ሄሎ ሄሎ ሰላም ጤና ይስጥልኝ ወይዘሮ ሊሊ ጤና ይስጥልኝ።
አብሮ ይስጥልን። ከስቴንፎርቲስ ነበር የምደውለው የ summer camp ፕሮግራም ለልጆች የሚል አይተው ባለፈው ፌስቡክ ላይ ተመዝግበው ነበረ።
አዎ በጣም ውድ ሆነብኝና ተውኩት።
OK እሺ እናመሰግናለን።
ሰላሳ ሺህ አይደለ ያልሽኝ ለአንዱ?
አይደለም half day ነው half day full day ነው።
full day ነው የምትልክ?
ሀያ አምስት ሺህ ብር ነበረ።
አዎ ሀያ አምስት ሺህ ብር ብለሽኛል። እሺ እሺ thank እሺ እናመሰግናለን። መልካም ቀን።
እናመሰግናለን።